hello፣ እሺ፣ በሺ አቤት።
ሌላ driver assign ላደረግንበት እሱ መልሽ ለ- ወይም እሺ፣ ኤዲም የሆነ ቆይ አንድ ሁለት ደቂቃ ታገሰኝ አለ። አልሰጧቸውም።
ወይ ደግሞ ኤርሚያስ ገሰሰን ታውቀዋለህ? ድ- ሞተረኛውን ቆይ እኔ እሱን አላውቀውም። ቆይ ቴዲ አንድ ሁለት ደቂቃ ታገሰኝ አለ። ቆይ አትስጣቸው ለእስኪ ያለኝ
እሺ፣ የኤርሚያስን ስልክ ልስጥህና ለእሱ ትሰጠዋለህ። እሺ ቆይ ቴዲ ደውልልኝ። እሺ፣ ቆይ እሺ።
ኧረ በስመ አብ